ሄሎ
ሄሎ ሰላም ጤና ይስጥልን ሙሉ ጌታ ከዊ ፕላስ ነበር ምደውለው የእኛን application አውርደ ነበር
የሆነ ጊዜ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር
አይ ለተጠቃሚነት ነው አ፣ የተመዘገቡት ግን አሽ- አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ ነው እና እ፣ ዊ እሱን ያጥፏትና ዊ ፕላስ solution user የምትላለች ግልጽ የሆነ ለአገ- ተጠቃሚዎቻችን የምንሰጠውን አገልግሎት የሚያዩበት እሺ ከሶስት መቶ ሀምሳ በላይ game ያለውና እንዲሁም አሸናፊ የሚያደርግ referral code የግሎት አለና እሱን የሚያገኙበት ነው።
ዊ ዊ ምን ኦ፣ ዊ ዊ ፕላስ ዊ ፕላስ ነው። እሺ ዊ ፕላስ solution user።
solution user። እሺ ዊ አዎ፣ ፕላስ እሺ።
solution user። እሺ አዎ፣ አመሰግናለሁ። መልካም ቀን።
እሺ thank you። እሺ